ቡናውን እየረኩ ነው። ሄሎ ሄሎ፣ ሄሎ፣ አቤት፣ ሰላም ሀብቱ፣ አቤት።
ከ ChipChip ነበር የምደውልልዎት።
እሺ እናቴ።
ይቅርታ Tasty Soya ይመጣል ተብለው ነበር አይደለ? ትላንት ኧረ ትናንት ለዛሬ።
ያ ለዛሬ ሶስተኛ ቀን ዛሬ ይመጣል።
አዎ ትንሽ የ product እጥረት ስላጋጠመን ነው እና እ፣ ጠዋት ላይ ሊገባ ይችላል ስለተባለ ነገር ልልክልዎት ነበር።
እሺ እናቴ። እሺ።
እሺ እ፣ ጎሮ መድኃኒዓለም ነው።
አዎ ጎሮ መድኃኒዓለም።
እሺ እሺ፣ ነገ ይመጣልዎታል። እሺ እሺ እናቴ።
መልካም ምሽት።